ሄሎ ምን አሉኝ? ሄሎ ሄሎ እሺ ምን አሉኝ? ድምጾት አይሰማም ምን አሉኝ?
ሄሎ ሄሎ ሄሎ አይሰማም?
እሺ አሁን ይሰማኛል። ቤስት ቤት ነው።
ቤስት ቤት ላይ password error እያለ forget ስናደርገው ደግሞ message እንትን ያለ
አይገባላችሁ አዎ
ነው ወይስ የገባላችሁን ስታስገቡት አይሰራም ነው ወይስ አይገባላችሁ?
no አይገባም። message forget ስንለው አይሰ- አይ- አይ- አይ- አይልክም።
እስኪ connection ኣችሁን check አድርጉት ወይ refresh አድርጋችሁ ሞክሩት አሁን refresh እያደረግን ነው። ለብዙ ሰዓት ካልደወለ
እሺ፣ ወይ ትንሽ ቆይታችሁ ሞክሩት። የ connection ችግር ነው የሚሆነው። ወይ ደግሞ እስቲ browser ቀይራችሁ ሞክሩት okay፣ እሺ፣ እ፣ በኦፕራ ምናምን እንችላለን።
ይቻላል። አዎ። እሺ መልካም ምሽት።
welcome